hello ጄሪን ታገናኘኛለህ?
ጄሪ እሺ፣ ማን ልበል?
ከውብሸት shop ነው የምደውለው። ቅድም እያወሯት ነበርና
እሺ ስላልጨረሰ ነው።
okay፣ እሺ ጄሪ አንሺ ወይ?
ሄሎ
ሄሎ ጄሪ ላከችልሽ ሂሳብ ላይ ይሹ ላከችልኝ። እሺ ገደበኝ የሚለውን ነው አይገስ እንደዛ ነው ተብሎ የተከፈተው እዚህ ጋር ነው።
ልክ ነው።
በቃ አሁን ጠይቄዋለሁ። እስኪ አንድ እሺ ካሉ እነግራታለሁ። እሷ ላይ እሷ ሪስታርት እንዲያደርጉት ልክ እንደ ሰበት እንዳለው እንዲሆን አይደለም።
አዎ ፕላይ ፕላይ ማች የምትለዋን ፕላይ ሜክ የምትለዋን ጌም አይቻታል። እዛ ጋር ያለችዋ አዎ ሃርድዌር ጋር የተጨመረችላቸው multiplay እንዲሆን ማለት ነው።
አ multiplay እሷ እንድትጨመርላቸው ነው የትኛውም hardware ጋር hardware ID ጋር እሺ request አስደርጌዋለሁ። በቃ ትንሽ ጠብቁና እነግራታለሁ ለእሷ።
እሺ በቃ እዛ ስለሆንኩኝ ቶሎ እስኪያስደርስ ሲያልቅ እጽፍላታለሁ ወዲያው።
እሺ ጻፊላት በቃ እሺ እሺ እሺ